ጤና ይስጥልኝ ሰላም እንዴት ነህ?
አለን አለን። እኔ የምለው ቅዳሜ ቀን ገቢ ሳረግ እንትን ተይዞብኝ ነበር በቻፓ ማለት ነው።
እሺ BestBets deposit ስታደርግ የተላከልህ message አለ?
እ እ አላው በቴሌግራም ልኬው ነበር ግን እ አሳውቀናል አሳውቀናል ነው እያላችሁኝ ያለ አዎ፣ አዎ፣ ምላሽ እስኪሰጡን ትንሽ ታገሰን። እሺ ወንድሜ እየሰሩት ነው። በጣም ይቅርታ።
እሺ እሺ እሺ፣ እሺ፣ ቴንኪው። ባይ። መልካም ቀን